Hello ጤና ይስጥልን።
Hello ጤና ይስጥልኝ። ቅድም ደውዬ ነበረ Doppler ultrasound popliteal ደውለሽ ነበር መሰለኝ የሚሰረኩት።
አዎ ለአንድ እግር ከሆነ አንድ ሺህ ሁለት መቶ አርባ ነው።
እሺ ያው ሁለት እግር ከሆነ ደግሞ አ፣ ተመሳሳይ አንድ ሺህ ሁለት መቶ አርባ ነው።
ማለት ተመሳሳይ ማለት በአጠቃላይ ይደመራል ነው ወይስ?
ይደመራል ማለት ነው። አዎ Okay አንድ ሺህ ሁለት መቶ አንድ ሺህ ሁለት መቶ ሁለት ሺህ አምስት መቶ አካባቢ ይሆናል ማለት ነው።
አንድ ሺህ ሁለት መቶ አርባ እሺ እ፣ ሁለ- ስለዚህ ሁለቱ ሲደመር ሁለት ሺህ አምስት መቶ ይሆናል ለሁለት ከሆነ ማለት ነው።
አዎ እ፣ እንትኑስ የአምቡላንሱ ያላችሁስ
የአምቡላንስ አሁን ላ- ላስተላልፍልና ስለ ዋጋው ከእነሱ ጋር ትናገራለች።
እ፣ ከማን ጋር?
ቅድም አምቡላንስ ያናገራችሁ ሰው አለ አይደለ?
አ ቆይ እንትን ሳትሉ ሳትልኩ ገና ሁ- እንትኑን ማወቅ ስለፈለግን ነው።
እኮ ለዛ እኮ ነው pr- ስለ price ኡ ትጠይቀዋለህ። እኔ አ፣ ለ- የ pri- የአምቡላንስ price ኡን አላውቅም። የኔ ስራ ማስተላለፍ ነው ለእነሱ። አምቡላንስ የሚፈልግ ሰው ካለ ለሱ አ አስተላልፋለሁ።
ሂሳቡን አታውቂውም።
አዎ ስለዚህ ከእሱ ጋር ሂሳቡን ትናገራላ- ትነጋገራላችሁ።
ማን ይደውሉልናል? እንዴት አድርገን ነው contact የምናደርጋቸው እነሱ?
እኮ ይደውሉልሃል እያልኩ እኮ ነው። ስልክህን አስተላልፍለትና ይደውሉልሃል።
ጥሩ እሺ፣ እሺ።
እሺ